ጤና ይስጥልኝ ማሊፓፓ
ቲክቶካችሁን አይቼ ነበር እሺ
እና ራስ ለቻቻት ምክንያት ኢንተርኔት ጋር አያይዘላችኋለሁ።
ምን አለ
ሁለት ሺ አስራ ስምንት ራፎር
ጃኮል ራቫፎር ራፎር እሺ እሺ
እሱን አ፣ ከባንክ ጋር አያይዘላችኋለሁ የሚል ነበር እና እንዴት ነው?
RAV4 መኪና እሺ
ሁለት ሺ አስራ ስምንት ሞዴሉ ቲክቶክ ላይ ለቀቃችሁት እሺ ገባኝ እኮ
እሱን እንዴት ነው ከባንክ ጋር የምታያይዙት?
እሱኛው መኪና እኮ አሁን ላይ የለንም አባት
የለም አዎ ተሽጧል ሌላ ካለ ግን ቁጥሩትና ጠይቁ
እሺ ስጪኝ ቁጥር።
ዜሮ ዘጠኝ አስራ አንድ
ቆይ ቆይ አንዴ ዜሮ ዘጠኝ አስራ አንድ
ሀያ ስድስት ሀያ ስድስት ዜሮ ዘጠኝ ዘጠና
ዜሮ ዘጠኝ ዘጠና
ምንድን ነው የምታለቃቅሰው ቤኪ
እሺ አመሰግናለሁ።
እኛ ምንም